ሄሎ ጤና ይስጥልኝ።
ወይ ሰላም ነው?
እግዚአብሔር ይመስገን። ባህርዳር business PLC ነው።
አ
ከአሪፍ ፔ ነበር የምደውለው ደንበኛችን አሪፍ POS machine እ እ ከአሪፍ ፔ
እሺ አሪፍ POS machine ምናልባት ደንበኛችን POS ማሽኑ ላይ ያጋጠመው ችግር ካለ ለመጠየቅ ነበር።
እም፣ እትሌና ልደውልልሽ።
እሺ ደንበኛችን ሲደውሉልን ዘጠና ሶስት ዘጠና አምስት ላይ ደውሉልን።
እሺ እሺ፣ እናመሰግናለን።
እሺ።